ሰላም ጤና ስጥልን በፊት
እንትን ሰላም።
ዛሬ CBE ብር እየሰራ አይደለም እና ንግድ ባንክ እየሰራ አይደለም። በምን መክፈል እንችላለን? እ ንግድ ባንክ እምቢ ካሉት በአካል መጣው ንግድ ባንክ እምቢ ካሉት በአካል መጣው መክፈል ይችላሉ።
በቴሌ ብር ካልሆነም አገር መክፈል ባንክ እንችል- ይሞክሩ።
በቴሌ ብር መክፈል ይቻላል፣ እንችላለን?
ሞክሪ። ይቻላል ይችላል። በዛው በተቀመጠው account ላይ ማለት ነው።
እሺ።
እሱ ካስቸገረሽ በአካል መጣው መመዝገብ ይችላሉ።
የት የት?
ደረሰኝ መውሰድ ይችላሉ። ኢንተርኮንቲኔንታል OK እሺ። ልክ ሰዓቱ ኢንተርኮንቲኔንታል ሲደርስ ገዝተው መግባት ይችላሉ?
አሁን አይደለም አይደለም፣ ዘጠኝ ሰዓት ላይ ትኬት መሸጥ እናቆማለን። ከዛ በፊት ቀድመው ነው አስር ተኩል ላይ አዳራሹን ከፍተዋል።
እሺ እሺ።
እሺ፣ እናመሰግናለን።